አቤት
ሰላም ነሽ?
እግዚአብሔር ይመስገን። Donkey Tube ነው የመጣሁት። ሌላ አይሰማም? ይሰማል?
ይሰማኛል። ሰላም እንትን ይሄ አዲስ የሆነ ፕሮጀክት ነው እያየሁ ነበር እና እና አሁን ምዝገባ ተጀምሯል። የማ- የማን እናት ነው ምናምን? የሙሴ እናት።
የሙሴ እናት okay። አዎ።
ምዝገባ አለው።
ምዝገባ አለ እና መረጃ ፈልጌ ምዝገባ አለ፣ ግን ያው ሴቶች ናቸው የሚሳተፉበት።
እኮ እኮ ለሴት እኮ ነው። አዎ፣ ለሴት ፈልጌ ነው።
እሺ፣ ስለዚህ ያው ደውለው መመዝገብ ይችላሉ። አሁን እኮ ስ- ማለት እንዴት ነው ምዝገባው ምናምን? እና ስልክ
ስምና ስልክ ቁጥር እንመዘግብና ከዛ ስልጠናው ሲጀመር እንደውልላቸዋለን
እና ክፍያውን ማወቅ ይችላል?
እ ክፍያውን ክፍያ- ማወቅ ይችላል?
ክፍያ የለውም በሚገባው
okay። እሺ። ስንት ወር ይቆያል?
እሱን እርግጠኛ አይደለሁኝም ገና ስለሆነ አሁን ምዝገባ ብቻ ነው ስለዚህ እሺ፣ ለ- አሁን መመ- አሁን መጽ- መመዝገብ ይችላል? እሷ እራሷ?
ይቻላል ይቻላል አዎ፣ እሷ ራሷ ደውላ መመዝገብ ትችላለች እሺ፣ እሺ፣ አመሰግናለሁ።
እሺ እናመሰግናለን እሺ